የምንወደው
ሄሎ ጤና ይስጥልኝ ሁሉ ስፖርት አዎ ነው።
እንትን ቅዳሜ ዕለት በሳንቲም ፔ ብር አስተላለፌ ነበር ወደ account ኤ እሺ እና account ኤ ላይ ሳየው የለም ስምንት መቶ ሀያ ብር
Okay። ከሁሉ ስፖርት ነው ያክ- እ ያዘዋወሩት።
አዎ እሺ ከ transaction history ላይ ያልገባሉትን screenshot አድርገው የላኩ
እሺ የቴሌግራም ቁጥርሽን ንገሪኝ ዜሮ ዘጠኝ ሰባ ስምንት አንዴ ቁጥር ያዝ ቆይ አንዴ